ጤና ይስጥልኝ ጠብታ አምቡላንስ
አምቡላንስ ፈልገን ነበር።
ከየት አካባቢ ነው?
እንትን ኦክሲጅን የሚይዝ ማለት ነው። ኦክሲጅኑ አይነቀልም ስላሉ እሺ እዚህ ውዳሴ ውዳሴ ነው። እዚህ ወደ ውዳሴ ከራስ ከራስ ሆስፒታል ራስ ደስታ ሆስፒታል ወደ ውዳሴ ከራስ እዚህ ጊዮርጊስ ጋር ያለው ማለት ነው። አዎ እሺ ውዳሴ እሺ።
ውዳሴ እንዳላቸው አረጋግጣችኋል?
አዎ አረጋግጠናል።
እሺ ምን ነበረ ህመማቸው?
እ ህመማቸው የልብ አይ እሷ ስኳር ነው። ልቧ ልቧ ደግሞ ይታይ ተብሎ ነው።
መልካም እሺ screen የ ምንድን ነው አልትራሳውንድ
እሺ ልቧ መታየት አለበት ስላለን እንጂ ዶክተር ደህና ነች።
እሺ ኦክሲጅን ይጠቀማሉ እንዴ?
አዎ ለእሱ ለእሱ ነው እንጂ በግል በራይድም ልንወስዳት አይ- አይነቀልም ስላልሆነ ስንት ሊትር ነው? ስንት እ?
ሊትር አ- በአፍንጫ የሚገባው ነው ወይስ ማስ በአፍንጫ አይ በአፍንጫ የሚገባ መልካም እሺ እሺ እሺ የአገልግሎት ክፍያ ላሳውቅዎት አዎ እሺ
ሶስት ሺህ ብር ለደርሶ መልስ
ደርሶ መልስ ሶስት ሺህ ብር አዎ ምን ነው ኦክሲጅኑ ከእናንተ ነው?
አዎ
ኦክሲጅኑ እሺ ለ- ልደውል ደግሜ አንዴ ልንገረው ይችላሉ እሺ ለወንድሜ ልንገረው እሺ